Hello
ወይ
እሺ ይሰማል
አዎ ይሰማል
ሰርቶልሻል ማለት ነው እ
ሰርቶልሻል ማለት ነው በ headset ነው ወይስ ዝም ብሎ ይሰራል ምን አልሽኝ በ headset ነው ወይስ ዝም ብሎ ይሰራል headset የለኝም ገና እስኪ ታሬ ወስዶብኛል ዝም ብሎ ብሰራ
ጥሩ ስለዚህ ከሰራልሽ አንሺ አንቺ መስኪ ስለምትመጣ ለመስኪ ላኪ ስልኩን ለተንሱ
ዞሮ ዞሮ አንቺም ክፈች ዘጠና አንድ አስራ አምስትም እ ሰባ አምስት ቤትም እልክልሻለሁ እንዴ እኔ እንዴት ነው አራት ስልክ እንዴት አነሳለሁ ታስቢ አይደለም አይደለም ቢያንስ እኔ ሰባ አምስት ቤት ሳወራ አጋጣሚ አንቺ ክፍት time ካገኘሽ እንድታነሹ ብዬ ነው እንጂ አንተ ሰባ አምስት ቤት ደግሞ እኔም ጋር አለ ሁለታችንም ጋር ነው መሆን ያለበት። አሁን መስ- ማስታወቂያ እንድትሰራ ታውቂያለሽ እና ክፍት ቦታ ስታገኚ አንሺ። ከዛ ውጭ ግን ግዴታ የለውም።
እሺ አሁን ለማንኛውም ራሱ በእኔም ስልክ ዘጠና አንድ አስራ በእኔም አምስት ይጠራል ሰባ አምስት ቤትም ይጠራል። ስለዚህ ዋና አንቺ ጋር ነው መሆን ያለበት refresh እያደረግሽ ማለት ነው። ምክንያቱም እኔ አንድ እንግዳ እስከማወራ ራሱ ሰባ ጊዜ ሊደውሉ ይችላሉ።
ገብቶኛል እኮ እኔም ከፍታለሁ። እኔ አልከፍትም አላልኩም፣ ከፍቻለሁ already።
እሺ በቃ ቻው።